ድንቅት ነኝ ቤት ቅድስት ሰላም ነው ሰላም አለሁ አለሁ። እንትን ምንድን ነው ዲፖስ የምትሞላው አልገባችም እንዴ? በእናትህ አለ ሮቤል ማ- አ- አሉ እኮ ምን ነው?
አይ እንትን ነው ዲፖዚት አድርጌ ነበር ቲም ደርጋ አልገቡም አለኝ እኮ እስካሁን።
አይ ገብተዋል፣ ይሞላሉ ይሞላሉ፣ ገብተዋል። ማን ነው ስምህ?
ስንታየው እሺ፣ አይ ገብተዋል። ስንታየው ልክ- ልኮልሃል ሙክታር?
አስረኛው ልኬ ላለው አይ ገብተዋል፣ ገብተዋል፣ ገብተዋል።